है ना है ना ሄሎ
ሄሎ
አቤት
connection እኮ እየተቆራረጠ
ነው። ችግር የለውም ቆራረጠ ነው መሰለኝ።
ችግር የለውም። ኧረ እና ሰ- ተሰብስበው መል- መ- መሸኛ ለሚፈልግ ስጧቸው፣ ለዚሁ ደግሞ ምዝገባ ደግሞ ጀምሩ ምናምን ብለው ወስነው ተነስተዋል። ከዛ መመዝገብ ሳይሆን ተማሪ የሚሄድ ወይ መሸኛ መቀበል ብቻ። ከዛ የ- በቃ ብዙ ተማሪ መሸኛውን አውጥቶ ሲጨርሰው በቃ አታውጣ አትስጣቸው ምናምን ብሎ ደግሞ ታገደ። ዓርብ ዕለት ሐሙስ ዕለት ታገደ። ሄሎ ሄሎ
እና ብዙ ሰው ወጥቷል ማለት ነው።
ብዙ ሰው አውጥቷል። አዎ ሄሎ
እም። እየተቆረጠም አሁን የትና አሁን ይሰማል።
አሁን ይሰማል። አዎ እህ ሄሎ ሄሎ ሄሎ አሁን ይሰማል።
አሁን ይሰማል። አዎ አዎ፣ ብዙ ሰው በጣም ብዙ ተማሪ አውጥቷል መሸኛውን ውጤቱንም እኔም ነገር እኔም ነገር ይሰማል እንዴ?
እ?
እኔ ማወራው ይሰማል።
ይሰማል። አዎ
እም። አንዳንዴ ግን ይቆራረጥብኝ ነበር።
እ እኔም ይቆራረጣል አንዳንዴ ዝም ይለኛል። እና ብዙ ሰው መሸኛውን አውጥቶ ጨርሷል መሰለኝ። እንደዛ እ።
ሲያደርግባቸው መልሰው ደግሞ አገዱት። ምን እንደሚያደርጉትም አይታወቅም።
እም።
መልሰው ደግሞ አገዱት። ሐሙስ ዕለት
እና የደባ ሰው ወጣ እንዴ?
እሷማ ቆይታለች። አዎ
ኧረ በፊት መቼ?
በፊትም በፊትም እ?
በፊትም አውጥታለች።
አይ ሰንብታለች ካወጣች እንጂ በፊት አላወጣች።
እም።
እሷ ቢጀመርም እዚህ መ- መማር ስለማ- ማለት እዛ መሄድ ስለሆነ ፍላጎቷ
መሄድ ከወላጆቹ ማለት ቤተሰቦች- ከዛ ከዛ አሁን እናት- እንዲያ- አሁን የት ናት?
እኮ አዲስ አበባ ናት።
እም።
አዎ፣ እንደዛ ስለሆነ እዚህ መ- መማር ስለማትፈልግ ምን ጊዜም እም።
ቀድማ ነው አውጥታ ያለ። በፊት ራሱ ስትሄድ ይዛው ልትሄድ ፈልጋ እምቢ ብለዋት ነው። ሄሎ ሄሎ